hello ጤና ይስጥልኝ። ደህና ነኝ። ከቤት ምን ልርዳው?
ሄሎ ሄሎ
አዎ፣ ይሰማ ይሰማኛል። አዎ
ይህ ሺ አምስት መቶ እና አራት መቶ withdraw አድርጌ አልገባኝ አልገባኝ
እሺ፣ አንድ ምስል
ሺ አምስት መቶ ብር እና አራት መቶ
hello
ኦ ይሰማል። ሺ አምስት መቶ እና አራት መቶ withdraw አድርጌ አልገባኝም አልገባለኝም ወደ ቴሌብር ቁጥሩን ይንገሩኝ። ቤት ቤት ቁጥሩን በዚህ ይንገሩኝ።
ቁጥር በዚህ ቁጥር ይቅርታ ያወጣልኝን transfer ስለሆነ ቁጥሩን ይንገሩኝ።
ዜሮ ዘጠኝ ሰላሳ ሶስት እሺ
ሰላሳ ሶስት እንደገና ሰላሳ ሶስት ስንት
ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት
ስልሳ ስድስት ሀምሳ ስልሳ ስድስት ሀምሳ አንድ ነው።
ሀምሳ ሀምሳ ስልሳ ስድስት ሀምሳ
እሺ ሺ አም- አንድ ሺ አምስት መቶ እና አራት መቶ
እሺ ጠብቁኝ፣ አንዴ check ላድርግሎት።
እሺ
እሺ processing ላይ ነው። እሺ ይገባልዎታል፣ ይጠብቁ።
እሺ እሺ።
መልካም መልካም ምሽት፣ እናመሰግናለን። እሺ እሺ ለሁላችሁ።
እሺ